የተወደድንበት የመስቀሉ ፍቅር ስፋትና ርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን የሰማነውን ነገር ማናምናል የተባለለት ጥልቅ ፍቅር ከመታመን የሚያልፍ ከእውቀት የጠለቀ ከመለኮት ክብር ወርዶ በእንጨት የሚሰቀል የተረገመ ነው ወደ ተባለለት የውርደት ልክ መውረዱ ከየት የት እንደወረደልን ሲገባን ያለ ልክ ሊያከብረን ያለ ልክ መውረዱ እርሱ ለእኛ ያለውን የፍቅሩን ጥልቀት ያሳያል። ከዚህ የሚበልጥ ፍቅር ለማንም የለውም።
ዋና የሆንኩኝ ኃጢአተኛ ድካሜ ከሰው ሁሉ ያበረታ ልፋቴ ገኖ ነፍሴን ለሞት ያስገዛል እዚህ ሁሉ ስርዬን አገኘው ባንተ ጌታ ጥፋቴ ገኖ ነፍሴን ለሞት ያስገዛል ለዚህ ሁሉ ስርየት አገኘው ባንተ ጌታ ታረክልኝ ልከፍል አስቤ አጣሁልህ ተውከው ለኔ ለደካማ ገና ከፍጥረቴ ሳለው ኃጢአተኛ በደም ቃል ኪዳን ልጅ አረከኝና የፍቅርን ጥጋየው በመስቀል ስራ ክብርን የተውከው ለኔ ለደካማ ገና ከፍጥረቴ ሳለው ኃጢአተኛ በደም ቃል ኪዳን ልጅ አረከኝና Yeah. አይነት ፍቅር ነው ምን አይነት መውደድ ኦ ኦ ለኔ ያሳየኸው ለኔ የከፈልከው በመስቀል ላይ ደክመሃል ምን አይነት ፍቅር ነው ምን አይነት መውደድ